ሄሎ አቤት፣ ሰላም ጤና ይስጥልኝ። ቤተሰብ ቤት አብሮ ስልን የሆነ ብር አሁን ዲፖዚት አድርጌ አልገባ ላይ እሺ፣ ዲፖዝ ነው ያደረከው?
አዎ ደውለህልን ነበር አባ ወይስ አሁን ነው የደወልከው?
አዎ፣ አሁን ነው የደወልኩት።
እሺ፣ መቼ ነበረ ዲፖዚት ያደረከው አባ?
አሁን አሁን ትንሽ ይወጣል አንድ ሰላሳ ደቂቃ በኋላ በቻፓ ነው በሳንቲም?
በሳንቲም
እሺ፣ ዜሮ ዘጠኝ ስንት ነው?
የምጠቀምበት ነው ወይስ የቤት ያስገባሁበት?
ቤት ቁጥር የቤት ቤት አይ ሰባ ሰባት አባ ያስገባህበት ያስገባህበት ማለት ወደ ቤት ቤት አይደለም አዎ አዎ አዎ ዜሮ ዘጠኝ ሰባ ሰባት ሰላሳ አራት እሺ አይደለም ሰባ ሰባት እሺ ዘጠኝ ሰባ ሰባት ይቅርታ አስራ አራት አስራ አራት ስልሳ ሶስት አርባ ስምንት ስልሳ ሶስት አርባ ስምንት አርባ ስምንት አዎ
ይሄ ነው አቤት አዎ
ደውለህ ነበር እንዴ? okay ደውለህ ነበር እንዴ አባ?
አዎ አሁን ደውዬ ነበር።
ስንት ብር ነበር?
መቶ ብር ነው።
መቶ ብር አዎ
okay ወደ ቴሌብር ነው ከሲቢኢ ነው ያወጣው?
አዎ አዎ ከቴሌብር አዎ አ፣ ወደ ቴሌብር account ተመልሷል። እስኪ ቴሌብር